Hello Hello ሰላም ጤና ይስጥልኝ። ቺፕ ቺፕ ጤና ይስጥልኝ።
አብሮ ይስጥልኝ።
እቃ አዘን ነበር ቆየብን።
የመቼ ነበረ?
ሰኞ ለታይ ታዘዘም አለ
ቁጥሮት እኔም ጋር እስኪ
እሺ ዜሮ አምስት ዘጠና አንድ ስልክ ነው ወይስ ቁጥር? አዎ። አይ ስልክ Okay ዘጠኝ አስራ አንድ እሺ
ሀምሳ ሁለት ስልሳ ሀያ ሶስት
አ- ፈቃዱ ነው ፍቃዱ አ፣
ለሚንና ሎሚና እንትን ነው ሽንኩርት ሽንኩርት እ፣ ሎሚ እና ነጭ ሽንኩርትም አለ
ነ- ነጭ ሽንኩርት የቆየ ነው።
ሰኞ ለታ ነው ታዘዘ
የሀያ ሶስቱ ተደውሎሎት ነበር እንዴት ላንተ?
ከትናንትና ሳይሆን ማክሰኞ ለታ ነው ሰኞ ነው የተደወለልኝ እስኪ ጠይቄ ማክሰኞ ነው መሰለኝ
የሽንኩርቱ
እ፣ የነጭ ነው ሽንኩርት ሀያ አዎ።
ሶስት ያዘዙት አዎ። እና አልመጣ አዎ።
አልደረ- አልተቀበሉ አልመጣም።
መቀበል አልቻሉም ነበር።
No no አልተ- no no አልደወሉልኝም። ከቢሮ ነው የጥረት ስራ አጋጥመን እ፣ ነገ ምናምን ብሎኝ ነበረ እንጂ የሆነ ቃል እንደወስድ አይደለም የተደወለልኝ።
አዎ ይቅርታ በጣም ለነገ ባስገባሉት ነገ በጠዋት መቀበል ይችላሉ።
እችላለሁ አ- አንድ ላይ ያምጡልኝ አውቃሪ ሶስቱንም አንድ ላይ ላስገባሉት እና ላይ በቃ እሺ ነገ ይመጣሉታል። ይቅርታ እሺ መልካም